Hello Hello አቤት
አቤት ይቅርታ voucher ኡ በእኔንግ ገባ
voucher voucher withdraw አድርገህ ነው
አ ወ- አይ voucher ሌላ ስልክ ነው voucher የምሰጠው
በ voucher ከሆነ withdraw ያደረግከው Best Bet አሃ።
shop ሄደህ ነው እሺ የምትወስደው Best Bet
Best Bet ነው ይሄ ነው አ አ Best Bet አይ shop ሄደህ Best Bet ሱቅ አለ አይደለ አ Best Bet ነው አዎ እዛ Best Bet ሱቅ ሄደህ መውሰድ ትችላለህ ብሩን
እና Best Bet መለሳ ይሄ ቁጥር ነው ገባኝ እኮ ስንት ብር ነው withdraw ያደረግከው አራት ሺህ አዎ Best Bet ሱቅ አለ አይደለ አ እዛ ሄደህ ኮድ ትነግራቸዋለህ voucher ኮድ አለው ስልክ ላይ ከዛ ብሩን ይሰጡሃል እነሱ
እም፣ እና እ፣ እ፣ voucher ኡ እ፣ ኮዱ ምንድን ነው ቆይ እዚህ ጋር ስንት ቁጥር ነው ሱቅ አለ ሱቅ አለ አቅራቢያ አንተ ያለህበት አካባቢ ሱቅ አለ
እ?
ሱቅ አለ Best Bet
ሱቅ አዎ የ Best Bet ሱቅ አለ
እ፣ አይ አላውቅም። የ Best Bet ያውቅ ሱቅ የለም የት ነው ያለኸው
አይ፣ እኔ እዚህ ጋር ውስጥ እ እ?
እዚህ ጋር ውስጥ ጅጅጋ እም፣ አ ጅጅጋ አለ ጅጅጋ ዩኒቨርሲቲ ጅጅጋ ዜሮ አምስት አለ Best Bet
እ፣ በዛ ይሄዳል።
አዎ ዩኒቨርሲቲ እና ዜሮ አምስት አለን እዛ ሄደህ መውሰድ ትችላለህ እሺ ብሩን ኮዱን ንገራቸውና ብሩን ውሰድ ወደ Best Bet account ከመለስከው ደግሞ withdraw ማድረግ አትችልም
ኮዱ እ፣ ቴሌግራም ነው የምላከው እና መልስ ምናምን አልሰጣም።
አንተ ብሩን ነው የፈለግከው አይደለ አ ብሩን ከፈለግ ወደ Best Bet account መመለስ የለብህ